Hello ጤና ይስጥልኝ። ዶንኪ ቲዩብ
ሰላም ነው?
ሰላም እንዴት ነህ?
እግዚአብሔር ይመስገን አለን። እንትን ነው ይሄ ስለ ወጌሻ ኮሜዲያን እንትን ትምህርት የዩቱብ ትምህርት ልጠይቅሽ ነበረ።
እሺ ይቻላል።
እንትን ነው ክፍያው ምዝገባው ስንት ነው?
እ ኦንላይን አለ በአካልም አለ። ብሩ አስራ አምስት ሺህ ብር ነው። አስራ አምስት ሺህ ነው። እስከ መጋቢት አስራ ስድስት ለሚመዘገቡ discount አለን። አስራ ሁለት ሺህ አምስት መቶ ነው ቅድሚያ ለሚመዘገቡ። Hello hello hello፣ አይሰማም? Hello